ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ልታዘዝ?
አይ በኢትዮ ቴሌኮም አካባቢ ትንሽ ስራ
እ እ?
በኢትዮ ቴሌኮም እንትን የሚጫወት ትንሽ game ነው አዎ
እና በዛ እንትን ሽልማት አግኝተን ነበር። እንደ
ምንድን ነው ትኬት coin ምንድን ነው ያገኙት?
እህ ትኬት ገንዘብ።
ኮይን እ?
ጋ- በገንዘብ ላይ ነበር ያረፈው።
እ፣ እና ፈረ- እንትን ብሎ ይመጣል እኮ congratulation e-money ብሎ ይመጣል። እስቲ ቆይ system ላይ ሊሎ ጠብቁኝ አንዴ።
እሺ ምን ነው ይባል አንዴ እሺ።
ቅርታ እዚህ እኔ system ኡ ላይ አላሳየኝም፣ አልመጣም።
አይ በተደጋጋሚ ያሳየን እኮ በዚህ ባሸዋ በኢትዮጵያ ብር ሳይሆን አንተም በሚሽከረከረው ዶላር እያረፈ ነበር።
አዎ ግን ልክ እዛ ላይ ቆምና ምን ያደርጋል መሰለው congratulation e-money ብሎ እ፣ እንትን text ስልኮት ላይ ወዲያው ይገባል። እኛም system ላይ ያሳየናል።
ቲኬት እንኳን ደስ አለው ደምል ቲኬት ገብቶ እንትን ገብቶ ነበር።
ትኬት ነው ትኬትም coin ም ሲገባ እንኳን ደስ ያለ ይላል።
እሺ አመሰግናለሁ። እስኪ ተ- ወደ አዲስ ነገር ካለ ይበቃል።
በቃ አዲስ ነገር ካለ እደውላለሁ እኔም።
እሺ እሺ መልካም ጊዜ።
እሺ እሺ።
አሜን። እሺ